ሄሎ ጤና ይስጥልኝ።
ይስጥልኝ።
አቤት አቤት። ምን ልታዘዝ?
ስልክ ገበያ ላይ ቴሌቪዥን ቴሌቪዥን ላይ ስቼ ነበር እና ይህ ስልክ ገበያ-
ምን አል- ምን አልሽኝ?
የአበሻ ቀሚስ ድር ገበያ ላይ ይቼ ነው።
አይ አባይ ፈልገሽ ቴሌ- ነው ያበሻ ቀሚስ
አ ያበሻ ቀሚስ ፈልገሽ ነው?
አ
ኮዱን ይዘሽዋል?
code ን code ን ይዤ ነው መደወል ያለብኝ።
አዎ እሱን ኮድ እዛ ቲቪ ላይ የምታየውን ኮድ ንገሪን እና በሱ አዎ።
መሰረት ማዘዝ ትችላለሽ።
እሺ አባቴ አመሰግናለሁ። አቤት